ጤና ይስጥልኝ ቻፓ
እንዴት አደርሽ?
እግዚአብሔር ይመስገን። ምንም እርዳታ?
ቅዳሜ ዕለት transfer አድርጌ ነበር ከቻፓ ወደ አዋሽ ባንክ።
ወደ ወደ አዋሽ ባንክ ውስዶ ነው ያደረጉት?
አዎ አድርጌ ነበር እና አልገባም።
እሺ አንዴ ቆይ መስመር ላይ ጠብቀኝ።
እሺ
እሺ account ቁጥር ንገሩኝ።
የአዋሽ ነው የአዋሽ አዎ ዜሮ አንድ ዜሮ አንድ ሰላሳ ሶስት ሰላሳ ሶስት ስልሳ አምስት ስልሳ አምስት ሰማንያ ሶስት ሰማንያ ሶስት ሀያ ዘጠኝ ሀያ ዘጠኝ ስልሳ አራት ስልሳ አራት ዜሮ ዜሮ ዜሮ ዜሮ መቼ ነበር ቀኑ?
ቅዳሜ ማታ ላይ
መቶ እና ስድስት መቶ ብር እየው በቀለ በሚል ስም አዎ አዎ አዎ ትንሽ ይጠብቁ እሺ። ዛሬ የተሰራ
እሺ እሺማ እናመሰግናለን።
እሺ thank you እሺ